አልችል ካለ ሆዴ ደርሶ መዳኘቱን ካልቆረጠ አንጀቴ ከእሷ መለየቱን አበጀች አበጀች ትበለኛ አበጀች እንዳሻታ አድርገኝ እሷ እንደፈቀደች ይሄ ምን ሊከብደኝ ይሄ ለኔ ምኔ መንገድ ካሳየኳት ከመራኳት እኔ ሐሳብዬ ትካዝዬ ሐሳብዬ ትካዝዬ ሀገር ሲፈራረጅ ሲቀዳ ጠላጠጅ እኔ እሷ ፍርደኛ ቆም ያለሁኝ ከደጅ በልፍኝ በአዳራሼ የኔ ባልኩት ጓዳ ሁናለኝ መውደዴ የእንግዳዬ እንግዳ ስንት አጫዋች ቆሞ ቁጭ ብሎ ወዳጅ ልቤ ሰው ጠፍቶበት ከዱር ያድራል ሲዋጅ ቢዳምን ዳመናው ሰማዩም ቢከስ ሌቱም ለሊት ሆኖ ቀኑም ቀን ባይመስል መውደዴን ቢበለጥ ቢረታብኝ ፍቅር እዳ መመለሱ መች ይቀራል ብድር መች ይቀራል በደር መች ይቀራል በደር መች ይቀራል በደር መች ይቀራል በደር አልችል ካለ ሆዴ ደርሶ መዳኘቱን ካልቆረጠ አንጀቴ ከእሷ መለየቱን አበጀች አበጀች ትበለኛ አበጀች እንዳሻት አድርገኝ እሷ እንደፈቀደች ይሄ ምን ሊከብደኝ ይሄ ለኔ ምኔ መንገድ ካሳየኋት ከማራኋት እኔ ሐሳብዬ ትካዝዬ ሐሳብዬ ትካዝዬ በሬን ከከፈትኩት ካስገባት ጓዳ ማን ነው የተቆጣው የከፋው በኔዳ ማን ነው የረገማት ያስገባት ኩነኔ እጄን የሰጠኋት ያመራኋት እኔ ማን ነው የከሰሳት ያላት ደመኛዬ ተበዳዩ ያለው ባዩ ተዳዬ ከተፈረደብኝ ከደመመ ቀኔ የድሌ መቀጫ ይህ ከሆነ የኔ አደራ ትክበሩኝ አታልብሱኝ አፈር ወዶ ሟች መሆኔን ሳያውቅልኝ ሀገር ወዶ ሟች መሆኔን ሳያውቅልኝ ሀገር ወዶ ሟች መሆኔን ሳያውቅልኝ ሀገር አልችል ካለ ሆዴ ደርሶ መዳኘቱን ካልቆረጠ አንጀቴ ከእሷ መለየቱን አበጀች አበጀች ትበለኛ አበጀች እንዳሻታ አድርገኝ እሷ እንደፈቀደች ይሄ ምን ሊከብደኝ ይሄ ለኔ ምኔ መንገድ ካሳየኋት ከማራባት እኔ ሐሳብዬ ትካዝዬ ሐሳብዬ ትካዝዬ ያስገቡትን ወዳጅ ከቶ መቼ ያሞታል? ያለውን እያሉ ያሉትን ይሉታል። አጋርም አልሻ ይቅርታም አልጠይቅ ልቤም ልብ ይተካ ነፍሴም ነፍስ ይሰንቅ በልፍኜ ተወቀስኩ ታማው በእንግዳዬ መንገድ በመራሁት እና ባልሁት ዳዬ አትታዘቡብኝ አትገምቱት ቤቴ የት ነበርክ አትበሉት ተቡት ሰውነቴን ሁን እንዳለው ይሁን ይዋል የዋለበት እንኳን ወዳጅ ዘመድ እኔም አላዝበት እንኳን ወዳጅ ዘመድ እኔም አላዝበት እንኳን ወዳጅ ዘመድ እኔም አላዝበት